አብሮ ይስጥልን አቤት
እንትን ነበረ በቴሌግራም ላክ ምናምን ብላኝ ነበረ ሁለት ጊዜ በ CBE ብር ወደዚህ እንትን ወደ አበሻ ስልክ
እሺ ቀርቶብኝ transaction ኡን እነሱ ልከውልኝ ነበረ ልኬዋለሁ በቴሌግራም ቴሌግራም ላይ ስማት ማን ነው
የእኔ ማርቆስ
እሺ ኮዱን ብቻ ነው የላኩት አዎ transaction ኡና ስልክ ቁጥሬን ያስገባሁበት ስልክ ቁጥር ትራንዛክሽኑ ቀኑን ሁለቱንም አዎ እኮ ለ- ለእያንዳንዱ ቀኑንና የገንዘብ መጠኑን አድርገው ይላኩልን እሺ
እሺ ያው ሀምሳ ሀምሳ ብር ነው ሁለቱንም ቀን ቀኑ በአንድ እና በአራት ነው እሺ እሺ text ይሻላል።
ያርጉልኝ እሺ እዛ ላይ እሺ እሺ